Hello ጤና ይስጥልኝ። Hello ጤና ይስጥልኝ።
ጤና ይስጥልን። ሰላም ነው?
Hello
አ፣ ጤና ይስጥልን። ሰላም ነው?
አ፣ ይሰማኝ ይሰማኛል። አዎ።
O- Okay። የ YouTube ትም- ትምህርት መቼ ነው የሚጀምረው?
ዛሬ ነው የሚጀምረው በአካል
Okay፣ ዛሬ ነው የሚጀምረው።
አዎ አዎ። እርስዎ በአካል ነው ለመማር የፈለጉት ወይስ በኦንላይን?
አ፣ በአካል በአካል
አዎ፣ Okay። እሺ። ሲኤምሲ ሚካኤል ላይ የኢትዮጵያ የኢትዮጵያ Economics Association ህንፃ ላይ ሶስተኛ ፎቅ ላይ ነው። class ኡ የሚጀምረው አስራ አንድ ሰዓት ተኩል ነው። አስራ ሰዓት ተኩል ነው።
Okay። አ፣ ክፍያ ምናምን
ክፍያ በ credit hour በ credit hour ሰባት መቶ ሀምሳ ብር እና በአጠቃላይ አስራ አምስት ሺህ ብር ነው።
እሺ፣ እሺ፣ እሺ። አመሰግናለሁ።